ጤና ይስጥልኝ። ቢጃ ኢትዮጵያ ቡሆኔ እባክዎትን ምን ልርዳዎት?
ጠዋት ደውዬ ነበረ። ኦክሲጅኑ እንደዚህ እንደተበላሽ እንትን ብዬ ነበር። ሰራተኛ ላካል ተብሎ ነበረ።
አስመዝግበው ነበረ
ጊዜ
አስመዝግበው ነበር ደንበኛችን።
አስመዝግቤ እሺ የቢጃ ID ዎትን ይንገሩኝ። የቢጃ ID ዎትን ይንገሩኝ ደንበኛችን።
አስራ ሶስት አምሳ አንድ
ስንት አሉኝ?
አስራ ሶስት አምሳ አንድ አስራ ሶስት ሀምሳ አንድ ሀምሳ አንድ ዘጠኝ አስራ ሰባት
አስራ ሶስት ሀምሳ አንድ አራት ነው ያሉት።
አስራ ሶስት ሀምሳ አንድ እሺ
ዘጠኝ አስራ ሰባት
ዘጠኝ አስራ ሰባት እሺ አንድ ጊዜ ዘጠኝ አስራ ሰባት አዎ።
ምህረቱ ወልዴ ኖት? ደንበኛችን ይሰማል? ደንበኛችን ይሰማታል?
hello ይሰማል?
አዎ፣ ይሰማል አዎ።
ምህረቱ ወልዴ ኖት?
አዎ፣ አዎ።
እሺ ደንበኛችን ምናልባት ወረፋ ሆኖ ሊሆን ይችላል የዘገየቦት። ስለዚህ ድጋሚ ያስተላልፋል።
እሺ እሺ።
ደንበኛችን ይሰማታል? መስመር ላይ ነው?
አይነቅዬ ስላለ እኮ ነው ማለት አይሰራም አሁን።
ደንበኛችን ይሰማታል? መስመር ላይ ነው?
አስራ ሁለት ጊዜ ነው አስራ ሰማንያ ሁለት አርባ
ምን አሉኝ ደንበኛችን?
ስልኩን ያስመዘገቡት በዚህኛው አይደለም። አስራ ሁለት አስር ሰማንያ ሁለት አርባ
አዎ አዎ ምህረቴ ወልዴ ነው አይደል? ምህረቱ ወልዴ አዎ ቅሬታው ምናልባት ወረፋ ሆኖ ሊሆን ይችላል የዘገየበት። ስለዚህ ድጋሚ መዝግቤ አስተላልፌ ይሎታል። ይጠብቁ።